Hello ሰላም ጤና ይስጥልን። አሌክሳንደር mobile service ከዊፕላስ solution ድርጅት ነው የምደውለው።
እሺ እ ዊፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ አ- አሁን ላይ አገልግሎት መስጠት ጀምረናል። ኦንላይን በመሆን ያለምንም ክፍያ አገልግሎቱን ማግኘት እንደሚችሉ ልንነግሮ ነው።
እሺ አመሰግናለሁ። እሺ እሺ ያው የእርስዎም አገልግሎት እንዳለው ደግሞ ዊፕላስ solution user የተሰኘም የተጠቃሚዎች application አለን ከአርባ አራት በላይ አገልግሎቶች ያሉበት እሱንም አውርደው ቢመለከቱት እ ምን ምን ሌሎች አገልግሎቶች አሉ የሚለውን የእርስዎንም አገልግሎት ማየት ይችላሉ። እንዲሁም ደግሞ አሸናፊ የሚያደርግ referral code አለ እዛ ላይ እና እ እሷን በመጠቀም የቻሌንጁ ተካፋይ መሆን ይችላሉ ማለት ነው።
እሺ አመሰግናለሁ። እጠቀማለሁ። እሺ።
እሺ አመሰግናለሁ። መልካም የስራ ቀን ይሆንልዎት።